Hello. Hello.
አቤት እሱም ሰላም ጤና ይስጥልን። ቴሌቪ
አብሮ ይስጥልኝ። ቴክስ ደርሶኝ እኮ ነው ጥያቄ ካለዎት መልሱልኝ።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
እም፣
game ኡን ለመጫወት ኮከብ 985 መሰላል ብሎ ይደውሉ። መጀመሪያ
እም፣
አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ ይላል።
advantage ኡ ምንድን ነው?
game ኦችን ሲጫወቱ ሽልማቶች አሉት።
ለምሳሌ
ላፕቶፕ፣ ስልክ 5000 ብር ከአምስት ብር እስከ 500 ብር ካርድ ያሸልማል።
okay እሺ
ቻው።